ሰላም
ጤና ይስጥልን ዶንኪ ቲዩብ ነው የምንረዳዎት?
ሰላም ዛሬ የሚቀርበው live stand up comedy register አድርገን ነበርና እሺ
ሰዓቱ ስንት ሰዓት ነበር?
ምን አሉኝ?
ሰዓት ሰዓት ስንት ሰዓት ነበር? ይቅርታ
እ አስራ አንድ ሰዓት ነው አስር ተኩል ነው በር የሚከፈተው። ትኬት ደግሞ በጊዜ መጣው ቢቀበሉ ጥሩ ነው። የሚገዙ ከሆነ ደግሞ እዚህ መጥተው ዘጠኝ ሰዓት አይ ኦንላይን ላይ submit አድርገናል ደረሰ።
እ፣ እሺ እንደዛ ከሆነ ያው በጊዜ መጥተው ቦታ እንዳይያዙቦ
okay ትኬቱን ቢቀበሉ አስር ተኩል ላይ በር ይከፈታል።
እሺ፣ መልካም እሺ።
እሺ እናመሰግናለን።